ጤና ይስጥልኝ ጉዳይ ሀና እባላለሁ ባኮ ምን ልርዳው?
ሰላም እንዴት ነሽ?
ሰላም እ የስልክ ማረጋገጫ አልመጣ ብሎኝ ነበረ app ኡ ላይ።
okay እሺ እ ዛሬ ነው application ኡን ያወረዱት?
አዎ ስልክዎት አይፎን ነው?
አዎ እሺ አይፎን ከሆነ VPN አብርተው ነው የሚሞክሩት። ይህን VPN ካላበሩ አይሰራም። እ መተግበሪያው ተጠቅሞ ባለሙያ ማግኘት ይችላሉ። አሁንም እንደደወሉ ባለሙያ የሚፈልጉ ከሆነ እ ማ- ማግኘት ይችላሉ።
እሺ እሺ በቪፒኤን ልሞክረውና እምቢ ካለኝ እደውላለሁ።
ይሞክሩትና እምቢ ካሎት ይቻላል።
እሺ እሺ እሺ አመሰግናለሁ መልካም ቀን። እሺ አንቺ